ሄሎ
ሰላም ሄሎ።
ጤና ይስጥልን።
እግዚአብሔር ይመስገን። እንዴት ነሽ? ይሄ ካርድን ሲሞላ ማለት ነው።
እሺ
ሄሎ
እየሰማሁት ነው።
ካርድ ሲሞላ ብዙ ብር እየቆረጣብኝ አስቸገረኝ።
የቴሌዊን ደንበኛ ስለሆኑ በየቀኑ ትኬት ስለሚሰጡት ነው። በሚሰጡት ትኬቶች ፒሎትን ሲሞክሩ ሽልማት ያገኛሉ።
እስቲ አገልግሎቱን ቢቋረጥ እ፣ ፈልጌ ነው።
ኮከብ ዘጠኝ ሰማንያ አምስት ምስላል ብለው ደውለው ስድስት ቁጥር
ስድስት ቁጥር አዎ